ጤና ይስጥልኝ ይሰማል? Hello አቤት ስፖርት ነው በኮ ምንድነው?
ስፖርት አዎ
ቴሌ ብር ቆሟል እንዴ? ኦንላይን ላይ Withdraw ነው deposit ነው የፈለጉት?
እ?
Deposit ነው withdraw ነው የፈለጉት?
ኦንላይን ለማስገባ ልጅ ነበር ቴሌ ብር አይሰራ።
አዎ manually ስልክ ቁጥር ሰጡትና በዛ deposit አድርገው እኛ እናደርግሎታለን።
ስልክ ቁጥር ያው ልስጣቸው።
እኛ ነን የምንሰጡት የቴሌብር የሚያስገቡበትን ስልክ ቁጥር ሰተኑት በዛ deposit አድርገው እኛ ደግሞ ቴሌግራም ላይ ይልኩልናል ወደ ቴ- ወደ ሁሉ ስፖርት account ኡ እናስገባሉታለን ዜሮ ዘጠኝ ሰላሳ ሁለት ያዙ ስልክ
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ ፍትህ አምላክ ማርዬ ጽፈዋል